ጤና ይስጥልኝ። ለንኪቲቭ
ጤና ይስጥልኝ።
አቤት።
የነገ ፕሮግራም ቦታ ለመያዝ ነበር።
እሺ ይቻላል።
እሺ ምንድን ነው?
እሺ ማለበት ሞትን
ዘላለም ሁለት ሰው ነው።
እሺ ዘላለማ
ዘላለም ክፍሌ
ክፍሌ
እ
እሺ ስልክ ቁጥር
እ ስልክ ቁጥሮትን
አስራ ሶስት
አስራ ሶስት ዜሮ ሁለት ዜሮ ሁለት ሀያ አንድ ሰማንያ አንድ ሀያ አንድ ሰማንያ አንድ ብዛት ስንት ነው ልጅ?
ሁለት
እሺ በመደበኛ ነው ወይስ በ VIP ነው?
መደበኛ
እሺ እሺ አመሰግናለሁ። መልካም ጋር ዩቲዩብ ላይ ያለቀቅናቸው ቪዲዮዎች አሉ አይደለ? የጮብ ድንቅ ልጅ ምናምን አ እዛ ስር comment እና description ላይ link አለች እና link ኳን ስትጫናት የዩቲዩብ ስልጠና ለመውሰድ standup comedy ላይ ለመታደም የሚሉ ኦፕሽኖች አሉ።
እሺ So እዛ ላይ ስትጫን ሊ- እንትን አለ account አለ ቢኒያም መለሰ የሚል account አ
በእሱ ትከፍልና screenshot አድርገህ ከፈለክ ያሉት ሁለቱም መውሰድ ትችላለህ።